ጤና ይስጥልን ክፍሉ ቤት ሰሪት የሚወርደው ኧረ ሁለት መቶ አስር ብሩን እየተለ ሄሎ ሄሎ ይሰማኛል። የቅድሙ ብሩን እስካሁን አልተመለሰም እኮ
እስ ቻፓዎችን አናግራቸው
ስልካቸው ስንት ነው?
እ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ
ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ።
አያ አመሰግናለሁ።